ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ጸልኝ ሰላም ነው።
ከ ChipChip ነበር የምደውሎት።
እ?
ከ ChipChip ነበር የምደውሎት።
እሺ ያልመጣ order እንዳለ ታሳውቀው ነበር። ምን ነበር ያልመጣ product ኦት?
እ፣ ካሮት ካሮት አ
በሀያ አራት order ያደረጉት አ አጠቃላይ ሀያ አራት ኪሎ አይደለ?
ሀያ አራት ነው። ስድስት አለ፣ አምስት አለ፣ ስድ- አዎ፣ ስድስት አምስት አለ ሶስት አለ አምስት አሁንም አምስት አለ።
አዎ፣ አዎ።
አ፣ የት አ።
አካባቢ ነው የሚመጣሉት?
ስድስት ኪሎ ቴሌ ያውቃሉ። ባለፈው የመጡለት ስድስት ኪሎ ቴሌ ቴሌ በቃ ይሄ ቴሌ ሰራተኛው ነው አብዛኛው ነው የሚመጣ ይኖራል ይመስለኛል። ዛሬም ቃር አምጥቶ ነበረ እዛ።
ቸርችል ጋ ነው ወይንስ አይ ቻርቸር አይደለም፣ ስድስት ኪሎ አደባባይ ስድስት ኪሎ አደባባይ አንበሳ ግቢ አጠገብ ማለት ነው።
አንበሳ ገቢ ስድስት ኪሎ አደባባይ። እሺ እሺ እሺ ነገ ይመጣላ።
አዎ ነገ ይመጣሉታል። እሺ አደራው ነገ መምጣት አለበትም የሮብ ስራ ስለሌለን እኛ አዎ ልክ ነው። ታው እም፣ በቃ እሺ፣ ነገ ይመጣል። መልካም ምሽት።
እናመሰግናለን። እሺ።
እሺ ስድስት ኪሎ ብቻ ሄሎ